Hello Hello፣ ጤን- ጤና ይስጥልኝ።
ሰላም ጤና ይስጥልን ቤት ቤት አብሮ እንትን Aviator online game ምን ሆኖ ነው?
ምን ሆነ?
Zero X ላይ አንድ ሚሊዮን ጊዜ ይሆናል የጣለው።
እም እም።
አንድ ሚሊዮን ጊዜ ይሆናል የወደቀው።
ምን ሆኖባችሁ ነው?
ምን- ምንም አልሆነ ትክክል እንትን እያደረግን አይደለም?
አይደለም አይደለም። አ- Aviator X ነው ያልከኝ?
አ-
እሺ check እናደርገዋለን።
እሺ አድርጊው። እሺ እሺ እሺ